Hello
ሃሎ ዶንኪ ቲዩብ ነው የደወሉት። ምን ልርዳዎት?
ቅዳሜ ለመግባት ለሁለት ሰው
stand-up comedy ውን ለመከታተል ነው።
አዎ
እሺ ይችላሉ። ስምዎትን ማን ልበል?
ደረጀ
ደረጀ የአባት ስም ማን ልበል?
ቸሬ
እሺ ሁለት ሰው ነው የፈለጉት።
አዎ እሺ የት ቦታ እንደሆነ ቦታውን አውቀውታል አይደለ?
አውቀዋለሁ።
ቤንዚ መልካም እሺ
በቃ
አ- አራት መቶ ብር ለ- ለአንድ ሰው አራት ገብቶኛል።
መቶ አይ ብር ነው።
የምከፍልበትን account ማለት ነው።
እ፣ cash ነው ይዘው የሚመጡት እዛው ነው የሚከፍሉት ሲመጡ።
okay፣ እሺ
ፍቃዱ ቼሬ ነው አይደል ያሉኝ ስሞትን?
ደረጀ ይቅርታ እሺ ደረጀ አ፣ ቸሬ
ደረጀ ቼሬ ስልኮትን በ- ይሄ ቁጥር ነው አስራ አንድ አ፣ ይኸው ቁጥር ነው።
አስ- okay፣ ቆይ አንዴ አስራ አንድ ሀያ ሁለት
ሰባ ሶስት
ሰባ ሶስት ስልሳ ሰባት እም፣ መልካም እሺ እሺ መዝግቤዎታለሁ። ያኔ ሲመጡ cash ነው የሚከፍሉት። ጋ- ቀጥታ ከፍለው መግባት ነው።
ችግር የለም።
እሺ እናመሰግናለን። መልካም ምሽት።